አደባባይ አድርገን በዚህ በአምባሳደር ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ምን ነው አይል- አይ- አይቀበልም መልእክት እየ- ስንልክ አይቀበልም።
ምኑ
በቴሌ ብር ወደ እናንተ ልንልክልን እሺ አይለንም።
okay፣ deposit ለማድረግ ነው። በፊት እ, የሚያስገቡበት አለ አይደለ? deposit የሚያደርጉበት ሁሉ ስፖርት ኧረ ላይ።
ገና አዲስ ነኝ አዲስ ነው የከፈቱት ገና።
እሺ፣ deposit የሚያደርጉበት wallet ላይ deposit የሚል አለ።
እና ከእናንተ ጋር ተስተካክሏል አ?
ለሁለት ወር ነው ብሏል።
ልንገሮታ step ን ያዳምጡኝ።
እ?